ሄሎ ሰላም ጤና ይስጥልን።
ሄሎ ሰላም ጤና ይስጥልን።
Donkey Tube ነው።
አዎ Donkey Tube ነው የደወሉት።
እሸቱን ነበር።
ኮሜዲያን እሸቱ ማግኘት ፈልገው ነው። ከመጋቢት 16 በኋላ 91 15 ላይ ደውለው የኮሜዲያን እሸቱን assistant ያናግሯት።
ዛሬ ነው።
ኮሜዲያን እሸቱን ዛሬ ማግኘት አይችሉም።
ለምን ኃይለኛ business idea ይዤ ነው ከአሜሪካን ሀገር እየመጣሁት።
እ፣ ኮሜዲያን እሸቱ ዛሬ ቀረጻ ላይ ነው። schedule ይዞሎት ካልሆነ እንዲሁ ማግኘት አይችሉም ዛሬ።
እኮ መዝግቢኝና እም፣ ደውለሽ አገናኝ።
ወይም ሀሳቦትን ይንገሩኝና ለመንገር እንዲመቸኝ
ብዙ ዶላር በሚሊየን ያለኝ ሰው ነኝ።
እሺ
ከአንተ ጋር ሊሰራ ይፈልጋል፣ ሊረዳህ ይፈልጋል በይው።
እኮ ማን ልበል ስሞትን?
ሽቶ ቃሴ